Hello ጤና ይስጥልኝ። ቢስ ቤት
ትናንት አግኝቼ ነበር፣ ግን ቀይ በራብኝ። ቀይ አይሆን
ትኬት ነው። Okay win አድርጌ ነበር።
በልቼ አለሁ፣ ግን አግኝቼ አለሁ፣ እሺ ግን ቀይ የሆነ አልሰጠኝም።
Okay እሺ። cashier code ኡን ትነግረኛለህ? አንዴ አ- አ- አንድ
እሺ። አንድ አስራ አንድ
አንድ አስራ አንድ ሀምሳ አምስት
ሀምሳ አምስት ዘጠና ስድስት ዘጠና ስድስት ስምንት
የትኛው ጨዋታ ነበረ?
የማንቸስተር ዩናይትድ highest scoring half second half ብዬ ነበር።
Okay እሺ። እሺ አንዴ ጠብቀኝ ቼክ እሺ፣ ያደርጉልኝ።
እሺ።
ሌላ አ እ፣ አሳውቅ ይላለሁ። እሺ ይስተካከላል። ትንሽ ቆይታ ሞክረው ከሰላሳ ደቂቃ በኋላ እሺ